ጤና ይስጥልን ቤት ቤት ቤቴ ነው የምልደው
አራት መቶ ብር አስተላልፈ እንትን ብሎኝ ነው ቀርቶብኝ ነው አየር ላይ በዚህ ስልክ ነው አዎ
መች ነበረ ያስተላለፍከው ማክሰኞ
መቼ ነበር ያልከኝ እ እ ማክሰኞ
ማክሰኞ አዎ
ይኸውልህ ከአስራ ስምንት ጀምሮ እስከ ሀያ አንድ አየሁልህ የለም እሺ አራት መቶ ብር withdraw አላደረግክም
እሺ voucher አጠቃቀም ንገረኝ እሺ ይኸውልህ እኮ voucher ም ቢሆን በቀኑ ነው የማገኘው እና በዚህ ቀን አራት መቶ ብር የሚባል አላደረግክም አንተ ቀኑን በደንብ check አድርገህ መልሰህ ደውልልኝ ማክሰኞ ነው አልኩሽ እኮ voucher ላይ ገብቷል በማክሰኞ የለም አየሁልህ ለዛ ነው ቀኑን ተሳስተህ ከሆነ ንገረኝ